ጤና ይስጥልኝ ቢጂ ኢትዮጵያ ህይወት ነኝ እባክዎ ምን ልርዳዎ?
አብሮ ይስጥልኝ ደውልሻለሁ ብዬው ነበረ።
ደውለው ነበረ?
አዎ ID ው ፈልግ እኮ አጣሁ ጠፋብኝ።
እሺ TIN number ኡትን ያውቁታል?
አዎ
እሺ TIN number ኡን ይንገሩኝ እባክዎት።
ዜሮ ዜሮ
ዜሮ ዜሮ ስልሳ አራት ስልሳ አራት ሀያ ሀያ ሀያ አንድ ሀያ አንድ ሀያ ዘጠኝ
ሀያ አንድ ደንበኛችን መስመር ላይ ያለው መጨረሻ ሀያ ዘጠኝ ሀያ ዘጠኝ መጨረሻ ሀያ አንድ መጨረሻ ሀያ ዘጠኝ አዎ እሺ ደንበኛችን እባክዎትን መስመር ላይ ጠብቁ። ዜሮ ዜሮ ስልሳ አራት ሀያ ሀያ አንድ ሀያ ዘጠኝ ነው አይደለ ያሉ?
አዎ
እርግጠኛ ኖት የራሶት ነው? በዚህ የተመዘገበ የለም።
እ
በዚህ TIN number የተመዘገበ እኛ ጋር data ው የለም። እባክዎን በትክክል አረጋግጠው ይንገሩኝ።
ኦ ዜሮ ዜሮ ስልሳ አራት ሀያ ሀያ አንድ ሀያ ዘጠኝ አዎ
የለም
በዚህ የለም። የተመዘገቡበትን ስልክ ቁጥር ያውቁታል?
እሱን አላውቅም።
ለዲጂአይ ደንበኝነት የተመዘገቡበትን ስልክ ቁጥር ያስታውሱታል?